ሰላም ጤና ይስጥልኝ ቤት ቤት
አዎ
ሄሎ ሄሎ ሄሎ አቤት
ሲስተር ትላንትና ማታ ቤስት ቢት መሐላ ጫወት ኳስ አሸነፈ።
እሺ
ብር ገባ እሲ ቤስት ቢት ውስጥ
ዊዝድሮ ነው ወይስ ኳሱ አሸንፈ አልገባልህም?
አ
ኳሱን አሸንፈ አልገባልህም ነው
አ አልገባም ቴሌ ብር አልገባም።
withdraw አድርገ እንደዛ ነው።
አ
ቤት ቤት ስልክ ቁጥር የደወልክበት ነው።
አ ስንት ብር ነው?
አራት መቶ ሀምሳ እሺ ጠብቀኝ አንዴ። ሄሎ ሄሎ ፕሮሰሲንግ ላይ ነው። እሺ ለቻፓ አሳውቅልሃለሁ ቶሎ እንዲገባልህ።
አየሽ አይ እሺ እሺ መልካም ቀን።